ሄሎ ጤና ይስጥልኝ። ሄሎ አይሰማም?
ይሰማኛል።
ከቺፕቺፕ ነበር የምደውልዎት።
እሺ።
ቺፕቺፕን እየተጠቀሙ ነው አይደለ?
አዎ እሺ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
ይቻላል።
እሺ ቺፕቺፕ ላይ እ, ያላችሁ አጠቃላይ ልምድ እንዴት ነው? ስለ app ኡ
እ፣ በትክክል እጠቀምበታለሁ ማለት ለእኔ ይከብደኛል ወይ እንትን ይለኛል።
አዎ እንዴት ነው ግራ የገባዎት ነገር አለ?
አይ ያለው አይ ቆይ easy ነው ለመጠቀም።
ቀላል ነው?
አዎ okay እሺ እ, በእያንዳንዱ ምርት ላይ ምን ያህል ረክተዋል? እስካሁን ሲቀበሉ product ኡን order አድርገው ቅር ያሉት ነገር አለ ወይስ ደስተኛ ኖት?
እንዳለ ቆንጆ እቃ ነው የሚመጣው፣ ግን አንድ ጊዜ ብቻ ሽንኩርት ትንሽ እርጥበት በጣም ያለው ነበረ እህም፣ እንጂ ሌላው ቆንጆ ቆንጆ ነው።
አዎ።
እሺ እ፣ app ኡ ላይ እ፣ ሌላ ተጨማሪ ምርቶች እ፣ ብንጨምር ብለው እንደ ሀሳብ የሚነግሩን ነገር አለ? እስካሁን ያላዩት product
እም፣ እኔ እንጃ ግን ስለጠየቅሽ አይመጣልኝም፣ ግን ያው አለ?
ቢሰፋ አልጠላ እሺ እሺ እ፣ በተባለው ሰዓት order ኡ ይደርሳል?
አዎ እ፣ በሚገባ እስካሁን late አልሆነቦትም?
አዎ አዎ okay እሺ እ፣ በአገልግሎታችን ምን ያህል ረክተዋል ወይም ቢሻሻል ብለው የሚነግሩን ነገር ካለ?
payment ላይ አንዳንድ application ኑ stuck ያደርጋል። ቅድም ራሱ አላስከፍል ብሎኝ ነበር።
okay እኔ ብልቱ ምናምን payment payment system ላይ ያስቸግራል?
አንድ ኦኬ።
ያስቸግረኛል።
okay እሺ customer service ኣችን እንዴት ነው? ጥሩ ነው?
አዎ እስካሁን ሌላው ሁሉም ቆንጆ።
እሺ እሺ እሺ እናመሰግናለን።
አመሰግናለሁ።
አሁን ያሉትን እንቀበልን። መልካም ምሽት።
አመሰግናለሁ።
እሺ